Hello hello አቤት ሰምነው ጤና ይስጥልኝ Best Bet
እንትን ነበረ ለመቁረጥ ፈልጌ ኦንላይን ነበር የምጫወተው እሺ connection private ምናምን እንደዚህ እያለ ያስቸገረኝ
ምን ለመጫወት ነው
እ፣ ለቤት ለመቁረጥ ማለት ነው ቲኬት ነው ወይስ ምን game
ጨዋታ ኦንላይን?
ለመቁረጥ ማለት ነው
እ፣ ኔትወርክ ይሆናል network connection ይሆናል
ኔትወርኩ ደግሞ እ፣ ብዙ ቦታ እየሰራ ነው የኔ ብቻ ነው እምቢ ያለው ምን ሆነ አላውቅም ከጎን VPN አብርተዋል እ VPN አብርተዋል ምን አውታል VPN
የለም
አብርተ ከሆነ አትሞክረው
እሺ እሺ